ጤና ይስጥልኝ ቻኮል።
ሰላም ነው።
እግዚአብሔር ይመስገን። ምን መጣት
ከትላንትና ወዲያ ድሮ ወደ ቴሌብር ድሌት ነበርና
በቻፓ በኩል ነው።
አዎ፣ በዚህ አሁን በደወሉበት ስልክ ቁጥር አዎ፣ ስንት ብር ነው?
ስምንት መቶ
ትላንትና ነው
ከትላንትና ወዲያ
ስምንት መቶ ብር ከትላንት ወዲያ የለም። እሺ የተጫወቱበት ድርጅት ጋር ደውሎ ይጠይቋቸው።
የቤ- ቤት ማለት ነው የሚጠ- የሚጠይቀው ምን ቤቲንግ ላይ ነው የተጫወቱት?
አ?
ምን ቤቲንግ ላይ ነው የተጫወቱት?
አራዳ አበባ ውስጥ በቃ አራዳ ባሞች ጋር ደውላችሁ ያደረጋችሁት ዊዝድሮ ወደ ቻፓም እንዳልተላከ ያስረዷቸው። እሺ
እሺ አመሰግናለሁ።